ዋሽንግተን እየደወልኩ ዋሽ ሄሎ አሎ ጤና ይስጥልኝ አብሮ ይስጥልን።
አም እንትን CT scan ፈልገን ነበር ከሚኒሊክ ሆስፒታል እና Doppler ultrasound
ደውላችሁ ነበር ከዚህ በፊት?
አልደወልም አልደወልም
እሺ፣ urgent ነው።
scan ነው የፈለጉት።
CT scan ኡ አንድ አዎ እንኪ አናግ
ዶክተር አልትራሳውንድ አላችሁ እንዴ? ሄሎ ሄሎ ሄሎ አቤት እየሰማሽንም ቤት ultrasound ultrasound አሁን Doppler የለም።
Doppler ultrasound እና CT scan ነው ያለው። ሁለቱም አንድ ላይ ያለሽ አልትራሳውንድ አሁን የለም የለም። የት ነው ታዲያ ብሻለሁ?
እ?
የእናንተ ሌላ የእናንተ የት ነው ቤል የት ነው ሌላኛው branch ኣችሁ የት ነው ያለው? የእናንተ እዚህ ነው ያለው የሚኖረው ነበረ፣ ግን ሰዓት አሁን ከዚህ ሰዓት በኋላ ስለማይኖር ነው አልትራሳውንድ።
እ፣ የት የት እንውሰደው? ሌላ የት የት comment comment ታደርግ ያለሽ አሁን የሚሰሩ ያሉ መስላችሁ እ እ
ቆይ አንዴ መልሼ ልደውልልሽ።
እሺ እሺ አሎ አቤት እንትን